በኢትዮጵያ ሄደን የባኩት መለዳ
ሻዕቢያ መኪል ነው።
ምን አለ?
ሻዕቢያ መኪል ድላት ማች ተበላች።
እሺ የቢጂአይ መለያ ቁጥሮትን ወይ ደግሞ ቲን ነምበሮችን ይንገሩኝና ልመዝግብልዎ።
የናምበር አዎ
ዜሮ ዘጠኝ
ሁለት ዜሮ
አርባ አንድ
አርባ አንድ አርባ አራት
አርባ አራት አርባ ሶስት ስንት አርባ ሶስት
አርባ ሶስት ሰማንያ አንድ
ሰማንያ አንድ ሰማንያ አንድ እሺ ባኩት መስመር ላይ ጠብቁኝ ሌሎት መስመር ላይ ነው ደንበኛችን አዎ መስመር ላይ ነው።
መስመር ላይ ስለቆየሁት ይቅርታ አቤም ሆቴል ነው የሚባለው አቤም ድርጅት ሆቴል
ምን አለ አቤም ሆቴል
አዎ አግኝቻለሁ አቤም ሆቴል ሙሉ ስሞትን ይንገሩኝ
draft machine ተዘቅዝም በጣም ሞቅ ነው። draft ም ሞቅ ነው፣ አይቀዳም።
አይቀዳም እሺ ሙሉ ስሞትን እርሶን ይንገሩኝ
የኔ አበበ
ማን አለ አበበ
አበበ ማን ዘመነ
መስመር ላይ ነው ደንበኛችን መስመር ላይ ነው።
እም፣ ድምጾ ትንሽ ተቆራረጠ አበበ ማን የአባቶችን ስም ይንገሩኝ ዘመነ
ማን አለ ዘመነ ዘመነ እሺ ዘመነ።
በደወሉ ስልክ ለመዝግብ በደወሉ ስልክ ለመዝግብ ወይስ ሌላ ስልክ ይሰጡኛል ዜሮ ዘጠኝ አርባ አምስት
ዘጠኝ አርባ አምስት ዘጠና ሁለት
ዘጠና አምስት ዘጠና ሁለት ዘጠና ሁለት
ዘጠና ሁለት ሰማንያ ዘጠኝ
ሰማንያ ዘጠኝ ዘጠና ስድስት
ዘጠና ስድስት እሺ፣ ደግሜ ልንገሮት ዜሮ ዘጠኝ አርባ አምስት ዘጠና ሁለት ሰማንያ ዘጠኝ ዘጠና ስድስት እሺ የት አካባቢ ኖት አቤም ውስጥ ወደ ወሰን ነው ማለት
የት ወደ ወሰን ወደ ወሰን
ወሰን ምኑ ጋር
ወሰን ቀጥሎ ከዛ አቤም ሆቴል ይባላል ራሱ ማለት ነው።
እህ፣ እሺ አይቀዘቅዝም አይደለ ያለው ድራፍት ማሽኑ አይቀዘቅዝሎት አቀዘቀዝም ውስጥ ነው በጣም ስለ
እሺ አሁን የነገሩኝ መረጃ እንዳለ ወደ ጥገና ክፍል አስተላልፋለሁ። የጥገና ባለሙያዎች መጥተው የጥገና አገልግሎት ይሰጡታል። እሺ ሌላ ምረዳውት ነገር አለ?
ሌላ የለም እሱ ብቻ ነው።
እሺ ይሄን አስተላልፌልዎታለሁ። ስለደወሉ እናመሰግናለን። አገልግሎት የላሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን ይሆንልን።
ስለሁላችን